ሄሎ ሄሎ፣
አቤት። cashier ኮዳጅ ሊማ እሺ ንገረኝ።
አስር አስራ አንድ እሺ
አምሳ እሺ
ስምንት ሰማንያ ዘጠኝ
አስር አስራ አንድ ሀምሳ ስምንት ስምንት ዘጠኝ
no no no አስር አስራ አንድ አምሳ ሰማንያ ዘጠኝ
ሎስት ነው። እሺ
ሎስቶ የለውም እንትን አዎ
ራሽ አዎ
እሺ
እሺ